ጤና ይስጥልኝ ስፖርት ነው
hello ጤና ይስጥልኝ።
ሁሉ ስፖርት ነው የምንወደው?
አዎ ደጋግሜ ደውዬ ይቅርታና እሺ
በቴሌግራም ልኬ ነበር ከትናንትና ጀምሬ እስካሁን መልስ የለም።
ማን ነው ስሞት?
ተስ- ተስፋ ህይወት ተክላይ
ተስፋዬ ተክላይ ተስፋ ህይወት ተክላይ ተስፋ ህይወት ተክላይ አዎ በዚህ ስልክ ቁጥር ማለት ነው።
የቴሌግራም ስሞት ማን ነው? ተስፋ ህይወት ተክላይ ነው።
አዎ በግዕዝ ማለት ነው።
okay አልተመለሰለትም።
አልተመለሰም።
ዛሬ refresh አድርገውት ነው ይሄንን።
አዎ
የዛሬ ነው ይሄ text? የዛሬ አይደለም
ያ- ያ- የትናንትና እኮ ነው።
ትናንትና ልክ አይ ዛሬም ግን check አድርጌዋለሁ። refresh አድርጌ check አድርጌው አልገባም።
እም፣ ደግሜ ልላክልሽ የዛሬው አዎ የዛሬው ነው። እስቲ ስ- ወይ refresh አድርገው login log out አድርገው ይሞክሩና ይላኩልን።
ደግሜ ልላክልሽ እሺ።
እሺ እሺ